ጤና ስለምንጊዜ ኢትዮጵያ ሄደን እባክዎ ምን ልርዳው?
ማሽን ተበላሽቶብኝ ነበር።
እሺ ደንበኛችን የቢጃ የመለያ ቁጥር ወይቲን ነበር ይነግሩኛል?
መቶ አርባ አራት ሀያ ስልሳ ሶስት ሀያ ስልሳ ሶስት ሌላ በስልኮች የተላከሉት ኮድ የለም?
ሌላ ስልክ የተላከልኝን ኮድ አላውቀውም። የለም።
እሺ የሲን ነበሩን ያውቁታል?
እንትን ነበር መቶ እንትኑን አላወቅ አል- አል- የለም በዚህ በዚህኛው የለም።
ትላንት ደውዬ በዚህ ተገኝቶልኝ ነበረ እና ማሽኑ መጥቶ ተሰርቶ ነበረ እሺ ግን ከእንደገና እንደዛው ሆነ ተመልሶ አሁን እሺ ትናንትና በዚህ ስልክ ቁጥር ነበር ያስመዘገቡት?
አይደለም በሌላ ልንገርሽ ቁጥሩን
ምን አሉኝ? መስመሮች ትንሽ የትላንትናውን ቁጥር ይቆራረጣል።
የትላንትናውን ቁጥር ልንገርሽ እሺ ንገሩኝ። አሁን ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰላሳ ሶስት ሰላሳ ሶስት ሰባ አርባ ምን አሉኝ? ሰላሳ ሰባ ሶስት አርባ ሰባ አርባ እሺ መስመር ላይ ጠብቁኝ አንድ ጊዜ ወረዳ አስር ነው አዎ የሚለው ቤቱ አዎ ወረዳ አስር
መለል ወ- አዎ ወረዳ አስር እሺ ትላንት ተመዝግቦ መጥቶልዎት ነበር የጥገና መጥቶ አይቶት ባለሙያዎች?
ነበር ተሰርቶ ነበረ እሺ አሪፍ ሆኖ ልክ ማታ ላይ ከአስራ ሁለት ሰዓት በኋላ ከእንደገና ማሞቅ ጀመረ እና ድራፍቱ አረፋ ብቻ መውረድ ጀመረ አረፋ መውረድ ጀመረ ማቀዝቀዙንም ተወ ማለት ነው አቆመ አዎ የሞቀ ሆነ
እሺ ደመኛችን እየመዘገብኩሎት ነው ስሞትም አለ በላይ እርስዎን ብርሃኑ ወርቁ
እሺ የት አካባቢ ነው የሚገኙት ልቋንዳ
ልዩ ቦታ መጠሪያ አለው እዛ አካባቢ ልቋንዳ ልቋንዳ የሚባል
እሺ ደመኛ መዝግቤልዎታለሁ ለሚመለከተው ክፍል አስተላልፍ ያለው የጥገና ባለሙያዎች ይመጣሉ እሺ እሺ ሌላ የምረዳዎት ነገር አለ ምንም የለም አመሰግናለሁ እሺ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እም።